ሌላው ጤና ይስጥልኝ።
አምቡላንስ ይባላል። አንቺ ፋራ።
እሺ ቆይ ቆይ፣ ሄሎ በላ በል።
ሄሎ
ጤና ይስጥልኝ። በእምነት እባላለሁ። ይቅርታ
አንቺ ጻፊ ውስጥ ይሄ ጻፉ።
ቆይ ቆይ ቆይ፣ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ደግሞ አደጋ ሰበረኝ እባክሽ።
የት አካባቢ ኖት?
ይሻላ መነሰሻ ወደ ሶስት
okay በቃ ችግር የለም። አሁኑ አምቡላንስ እንልካለን። እ፣ ስንት ሰው ነው?
አስር ሰው አስር ሰው